ጤና ይስጥልኝ።
ሰላም ነው።
ሰላም
እንትን delivery ማዘዝ ፈልጌ በ group ስልኬ ላይ ማለት ነው።
እሺ ሰዎቹን የማስገባቸው እኔ ነኝ ወይስ ራሳቸው በራሳቸው application ነው?
እ?
ራሳቸው በራሳቸው application ነው ወይስ እኔ ላይ ማስገባት ይችላሉ?
በ- በራሳቸው application እርሶ group ላይ ነው የሚገቡት። እርሶ share ያደርጉላቸውና create ያደረጉትን group እ፣ ከዛ እነሱ በራሳቸው application ነው የሚገቡት።
ስልክ የሌላቸው እ፣ ስልክ ማለት ሰው የሌላቸው ማሙላት አለባት ስለተባለ ብዬ ነው። አምስት ሰው አዎ አዎ ለሽንኩርት አዎ አምስት ሰው መሙላት አለበት።
button ስልክ ያለው ሳ እንዴት ማድረግ ይችላለሁ ብዬ ነው።
አሁን ለጊዜው እየተሰራ ያለው በ application ኡ ብቻ ስለሆነ ያው በ- በ button እንኳን መጠቀም ነው።
እም፣ እሺ በቃ ስንት ሰው ጎሎባችሁ ነው?
እም፣ አ- አንድ ሁለት ሰው ምናምን አንድ ሰው ከጎደለ ከዚህ complete እናደርገዋለን እኛ ችግር የለውም።
ችግር የለውም።
አዎ እሺ እሺ እሺ።
ያሳው- ያሳውቁን ግን ደውላ ያሳውቁን።
እሺ እሺ